friendship
ሄሎ ሄሎ ሄሎ ቤት ወይ ሰላም ሰላም ጤና ይስጥልኝ።
እ፣ ሽንኩርት ላብሰል የነበረ እንትን ነበር ሰራሚናን እንደገና አሁን አፈይረን የአርባ ሶስት ማዘዝ ፈልገን ነበር። ብሩ ሀይሉትን አንዱን አዘን ነበር ዘጠኝ ኪሎ ጉርብ ከታ ሪፖርተር ስልክ ነው። በዚህ ስልክ ነው ያደረጉት።
በሌላ ነው ብሩ የሚል ጉርብ ከታ አድርገን ዘጠኛውን ከፍላ ነበር እና ሽንኩርቱ ስልክ እኔ እንጃ በስልክ ነው የሚወጣው።
እ?
ስልክ ቁጥሮ ነው ስልክ ቁጥሮትን ይገሩኝ።
ስልክ ቁጥር ሲጠኝ ብር ስልክ ዘጠኝ ሀያ አንድ ሀያ አንድ አርባ
እሺ ዘጠና ስድስት ስልሳ ሰባት
ብሮክታዊንት ብር ተሾመነ እሱ ዘጠኝ ኪሎ አዛለች። አሁን በሰላሳ ዘጠኙ ለሰው ነበር ደግሞ የአርባ ሶስቱን አንደኛው ይሻለ ብላ ሀሳባችን አስቀይራለሁ ወደ ሰላሳ ኪሎ ነበር።
አዎ፣ ይቅርታ ይሄ ነገ ነው የሚመለሰው ፌል ሲያደርግ ዛሬ ደርስም ዛሬ አይደርስም። ዛሬ አይመለስም። ይቅርታ ሀያ አራት ሰዓት መሙላት አለበት።
እ፣ ሌላ እሷን ማታዝ ነበር እሱን ካንስል አድርጋ ሌላ በአርባ ሶስት ማዘዝ ፈልጋለሁ።
ይቻላል። ይሄ ብር ተመላሽ ነው የሚሆነው። ማዘዝ ይቻላል።
ሌላው ግን ዛሬ ብናዝ ይደርሳል። ነገ ሰላሳ ኪሎ ፈልገን ነበር ዛሬ order ካረጉ አዎ ይደርስልዎታል። order ያላት ነገ ይደርሳል።
አዎ
እም፣ እሺ በቃ እዛ ሆነች እናድርግ። እኔ ደግሞ በደወልኩልሽ ስልክ ማለት ነው እሺ እምቢ አለኝ። የሆነ ሰዓት join አድርጌ አሁን ካርድ ትክክል አይደለም እያለ እምቢ አለኝ።
ደርበው ባለው ነው ደርበው አዎ ደርበው አዎ fail ያደረገ ሽንኩርት በፊት በ order አድርጎ ለምሳሌ እዛ ሰው እንደገና እምቢ አለኝ። የሆነ ሌሊስት አለ join አድርጋል እያለ በ group ነው። እስኪ ይሞክሩት።
እምቢ አለኝ። group ልከው link በዛ link ሲገባ password ስልክ ቁጥር ይጠይቀኛል። ስለሚጠይቀ ሳስገባው መልሶ ትክክል አይደለም ይላል።
okay ይቅርታ፣ ደጋግመው ይሞክሩት። እ፣ ሲያርጉት እንትኑንም application ኑን ያጥፉና እም፣ አዲስ application አውርደው ይጠቀሙ።
አድርጌ ነበር እሺ የሚቻል ከሆነ እንጂ እሱን ሁሉ ሞክሬ ነበር እሺ ምርጥ አሳውቅሎታለሁ። እሱንም እሺ ይቅርታ አሳውቂው እንጂ እኔም እሱን አንድ አድርጌ እንደገና ሌላ አውርጄ ነበር። ዝም ብሎ መልሳ ነው የሚጠይቀው።
እሺ አሳውቅሎታለሁ። እሺ እሺ መልካም ቀን።
እሺ